አለው የራሱ ማገናኛ
Hello hello Hello
Hello፣ ሚካኤል ሰላም ነው እግዚአብሔር ይመስገን።
አለን አለን። ከወዳ vehicle telemarketing ነበር የደወልኩልህ።
እሺ
እ፣ ወደ አፋር አካባቢ አንድ ደንበኛችን ደውሎ ነበርና እ፣ ምናልባት እዛ አካባቢ ያለ agent እ፣ ስልክ ለማግኘት ነበር።
አፋር አካባቢ agent የለንም። አዲስ አበባ ላይ ነው መጥቶ የሚገዛው።
ስለዚህ አዲስ አበባ ነው መምጣት ያለበት።
አዎ አዎ።
ሌላ ወደ ኮምቦልቻስ ምናምን የሚቀርብ እ፣ agent አለ?
ወደ ኮምቦልቻ ሳይሆን ከሚችል ከሆነ አዳማ ወይም ደግሞ እንደ እንትን እ፣ ምን ነበረ ሻሸመኔ፣ አዳማና ሻሸመኔ።
አዳማ፣ ሻሸመኔ፣ ሐዋሳ አለ የሚቀርበው ከሆነ።
Okay okay። ንቀሽ እሺ አባቴ። Okay ስለዚህ ምናልባት የአዳማውን እ፣ ስልክ የሚቀርበው ከሆነ በዛው ልስ- እንድሰጠው እ፣ ልልክልኝ ትችላለህ Okay።
ወይም እሺ ልነግረኝ አሁን ትችላለህ?
እ፣ እሺ አንዴ ላንበብ ልጠብቅ።
እሺ እሺ እም፣ የአዳማ agent የአዳማ ዜሮ ዘጠኝ Okay
ድጋሜ ዜሮ ዘጠኝ
ዜሮ ዘጠኝ ዜሮ ዘጠኝ አዎ ዘጠና ስምንት
ስልሳ ስምንት ዘጠና ዘጠና ስምንት ዘጠና ስምንት
ዜሮ ዘጠኝ ዜሮ ዘጠኝ ዘጠና ስምንት ዘጠና ስምንት እ፣ እ፣ ዜሮ ዘጠኝ ዘጠና ዘጠኝ ዜሮ ዘጠኝ ዘጠና ዘጠኝ አዎ ኦኬ እሺ እስጢፋኖስ ይባላል።
እም። ኦኬ